ሄሎ ሄሎ ሰላም ጤና ይስጥልን ሂሊሚ ሄሎ ይሰማል
ይሰማል።
አዎ ምን ለምደው
ሜሴጅ እየመጣ ሁለት ሁለት ብር እየበላብኝ ነበር።
አዎ የቴሌቪዥን ደንበኛ ስለሆነ በየቀኑ ስልክ ይገባልዎታል እርሱ የቴሌቪዥን ደንበኛ ሰብስክራይብ ሲያደርጉ በየቀኑ ትኬት ይገባል ነው
ይዘጋልን?
በትኬቱ ድሎትን መሞከር፣ game ኦችን መጫወት ብዙ ሽልማቶች አሉ።
ይቅርብኛ፣ ይዘጋ።
ስልኮትን ይንገሩኝ። አንዴ
እሺ ሀያ ሁለት ሀያ ሁለት
ሀምሳ ሰባት
ሀምሳ ሰባት
ሰባ
ሰባ
ስልሳ አምስት
ስልሳ አምስት መስጠት ተቋርጦሎት
እ ተቋርጦሎታል።
እሺ እሺ